ጤና ይስጥልኝ ቢጫ ኢትዮጵያ ብርሃን
ሰላም ነኝ። ማሽን ገመዱ እያስፈሰዱ ዘግቶኝና እሱን ለስራቱን ፈልጌ ነው።
ምን አሉኝ?
ማሽን ገመዱ ያፈሳል።
ገመዱ ያፈሳል።
አዎ፣
የድራፍት ማሽኑ ነው።
አዎ፣ የድራፍት ማሽኑ እሺ፣ እሺ። ደግሞ ገመዶቹ ያፈሳል። ውሃ ስሰካው ምናምን አዎ፣ ያፈሳል። እሱን ሊያስተካክል ፈልጌ ነበረ።
እሺ። ደንበኛችን የ BGI ID ዎትን ወይም ደግሞ የ TIN number ዎትን ይንገሩኝ።
TIN number
የ BGI ID ዎትን ወይም የ TIN number ዎትን ይንገሩኝ።
እሺ፣ TIN number ልንገርሽ።
እሺ።
ዜሮ ዜሮ ሰማንያ አራት ዜሮ ዜሮ ሰማንያ አራት
ዜሮ አምስት ዜሮ አምስት አስራ አንድ ስልሳ ሶስት አስራ አንድ ስልሳ ሶስት እሺ። መስመር ላይ ጠብቁኝ አንድ ጊዜ okay።
የቤቱ ስም ምንድን ነው? ደንበኛችን አበሩ
አበሩ
አበሩ
አበርስ እሺ ደንበኛችን በሰጡኝ TIN number ያሉኝ ቤት አልወጣልኝም። ሌላ ወይ ስልክ ቁጥር ወይ ደግሞ የ BGI ID ያሉት
የ BGI ም
የ BGI ID ወይም ደግሞ ለምን?
ቤቱ ቤቱ የተመዘገበበት ስልክ ቁጥር ወይም ደግሞ የ BGI ID
okay። የቤት የተቀጠ ስልክ ቁጥር ነው የምታውቂው?
ቤቱ የተመዘገበበት እ አ
አስራ ሁለት ምንድን ነበር
አስራ ሁለት ዜሮ ስድስት ዜሮ ስድስት
አስራ አ ሰላሳ
ሰላሳ ዜሮ አምስት ስንት አሉኝ?
ዜሮ አምስት
እሺ መስመር ላይ ጠብቁኝ።
okay። አዲስ አስተላልፏል።
ወገን ግሮሰሪ ነው።